አለው እንደሚጎበኘኝ በቃሉ መሰረት እንደምተጋልኝ ኢየሱስ እንደ አይኖ ብለን እንደምጠብቀኝ አምናለው እንደምባርከኝ አውቃለው እንደሚጎበኘኝ በቃሉ መሰረት እንደምተጋልኝ ኢየሱስ እንደ አይኖ ብለን እንደምጠብቀኝ አምናለው እንደምባርከኝ አውቃለው እንደሚጎበኘኝ በቃ